ሰውዬ የሚያዘው ገና ራሴን ብጠይቅ ሆኛል ለውጤ ሌላ ልኮራ ልኩራራ ስለሞክራለሁ ለካስ የሰው ንብረት የሌላ ሆኛል ጅማ ልውረድ ልደር ወይ ሳይመስቀኑ ነግባ ወይ አጋሮ ነች ወይ ማጂ ልፈልገው ማላጂ ቦናም የቅረበኝ ወርቅ ፍቅረሽ ሁነኝ ስልክ ግቤ የማይቆላ ይደርቅ እኔም አንቺ ዳደቅ ቦናም የቅረ